ጤና ይስጥልኝ ሁሉ ስፖርት ነው፣ እባክዎ ምን ልርዳዎ?
እሺ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ትናንት አመልክቼ ነበር የሆነ ዝውውር ተቆርጦ ተ- ተመላሽ የተደረገ ነበርና ቀሪ ሁለት ሺህ ብር ነበረ እስካሁን ገቢ አልተደረገም።
በዚህ ስልክ ነው የላኩት ቴሌግራም ላይ?
አ በዚህ ስልክ አመልክቼ ከዛ አስር ሺህ ብር ነበር እንትን የተደረገው
እሺ።
ከዛ ስምንት ሺህ ብር ተ- ተመላሽ ተደርጎ ቀሪ ሁለት ሺህ ብር ነበርና
completed ነው እኮ
እኮ እኮ ማለት አ- transaction ኡ እኔ screenshot አድርጌ የላኩት አስር ሺህ ብር ነው።
እሺ።
ከዛ ተመላሽ የተደረገልኝ ስምንት ሺህ ብር ነው።
እሺ እስቲ እንጠይቅሎታለን። አዲስ ነገር ካለ እናሳውቆታለን።
አ ትናንትም ደውዬ ነበር ወደ ሳንቲም ፔዎችም ጋር ደውዬ እናስተካክለዋለን ብለውኝ ነበር።
እስቲ ያለውን ነገር እንጠይቅሎታለን እኛ
እሺ በምን መልቼ ልደውል ወይስ ምን?
ቴሌግራም ላይ ነው የምናሳውቁት።
እሺ ስምንት እሺ ሺህ ተመልሶ ሁለት ሺህ ነው የቀረው ነው።
አዎ አዎ
እሺ